የለውም?
Hello
ይቅርታ ተቋረጠ። ኮተንች Thank you መልሰሽ እ፣ ስለደወልሽ አዎ ነው
እ፣ ተመላሽ ሆኖሎታል። ሰላም ብሩ አዎ ስምንት መቶ ለምንድን ነው ተመላሽ የምታስገቡት? በቴሌ ብር?
አድርገናል። አዎ በቴሌ ብር ስንት ብር?
ስምንት መቶ አስራ አምስት ብር
Okay መቼ ነበረ? እስኪ check ላድርገው transaction ኑ።
እሺ እ፣ ወይም ቴሌግራም ላይ እንላክሎት ሪሴት ወይም መስመር ላይ ጠብቁኝ ቀኑ እንድነግሮት።
እ።
በስምንት ነው የተመለሰሉት ከትናንት ወዲያ ማለት ነው።
Okay check አደርገዋለሁ።
Check ያድርጉትና maybe ካጡት receipt እንልክሎታለን መልሰው ይደውሉልን።
Okay
እና ምሳ ጠቀሙ። መልካም ቀን።